ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
ሰላም ነው።
እግዚአብሔር ይመስገን።
ቅድም ደውዬ ነበረ። maybe ለአንቺ ላትሆኝ ትችያለሽ። እ እሺ።
የሆነ ጨዋታ አንድ ጨዋታ
ትንሽ ወል ድምፅዎ ሆኗል።
ስርቋል፣ እንትን ይቅርታ።
አይቼዋለሁ። እንትኑ ላይ live score ላይ አይቼዋለሁ፣ ግን አልለቀቀውም። ይዞት እንትን አላልና የትኬት ቁጥሩን ነግረው ነበር።
እ፣ አይ፣ እሱን አልነገርኳትም። ትነግረኛለህ ብላኝ በኋላ ልንገርሽ ብያት እሺ እንገሩኝ።
ስልሳ አምስት ሰማንያ ስድስት ትንሽ ድምፆትን ግን ከፍ ያድርጉ። ትንሽ ርቋል።
ስልሳ አም- ስልሳ አምስት ሰማንያ ስድስት ስልሳ አምስት
ስልሳ አምስት መጀመሪያ ከዛ ሰማንያ ስድስት ስልሳ አምስት ሰማንያ ስድስት ስለ- slash ኡ በመሀል ችግር አለው። ዝም ብዬ ልቀጥል ወይስ አይ ችግር የለውም እኔ ራሴ ያደርግበታለሁ። ስልሳ አምስት ሰማንያ ስድስት ሀያ ዘጠኝ ሀያ ዘጠኝ ሰማንያ ሁለት ዜሮ አራት
በኦንላይን ነው አይደለ?
አዎ ኦንላይን ነው እና ቆይ እንትን አንድ ብቻ ነው የያዘው። አንዱን ነው open ብሎ እስካሁን ያለቀቀው።
እሺ ስልሳ አምስት ሰማንያ ስድስት ሀያ ዘጠኝ ሰማንያ ሁለት ዜሮ አራት
አዎ ስልሳ አምስት ሰማንያ ስድስት ሀያ ዘጠኝ ሰማንያ ሁለት ዜሮ አራት እሺ አስተላልፍ ይሉታል።
እሺ።
እሺ